your doubt?
Hello እንትን ብዬ ነበረ ቅድም ደውዬ transaction history ውስጥ ገባ ብዬ ገብቼ ነበር፣ አልከፈተልኝም።
የባንክ transaction የከ- የመረጡት ወይስ branch?
አ፣ ሁለቱንም ሞክሬያለሁ፣ ግን እንትን አላለኝም። በቃ ጽሁፍ ነገር ያሳይና ምንም እንትን ያስመረጠ ሁለቱንም ይላኩልን ያልከፈተሉትን የ branch ኡንም የባንኩንም Screenshot አድርገው ይላኩልን በቴሌግራም።
እሺ፣ ያው በቃ አሁን ሆኖ እንትን ልበላሽ
እሺ።
እነዚህ ነው የሚለው